Hello ሰላም ጤና ይስጥልኝ።
እስከ ስንት አላችሁ ሀያ ጉዳይ አሁን እንወጣለን።
ነው?
አዎ
እሺ ጠዋት ልምጣ።
አዎ ምን ነበረ ያንተ case?
አይ እንትን ሰጥቼ ማሽን ተብላሽቶ አሁን ሰፈሬ ለመውጣት ቀኖቹን እ፣ ከሀበሻ ወደ ፈረንጅ ቀይረህ አምጣ ብላኝ ያቺ ቀይዋ ልጅ እሺ እሱን ላመጣ ነበር።
አዎ፣ አሁን እ፣ ሊወጡ ስለሆነ ነገ ትመጣለህ።
እሺ እሺ።
ሰመሪ እንዲወጣለን ነው?
አዎ ቀኖቹን እ፣ ከሀበሻ ወደ ፈረንጅ ቀይረህ አምጣ ብላኝ አዎ
ለማውጣት ሰመሪው።
እ፣
እሺ ለዚህ ነው ጠዋት አመጣለሁ።
በቃ እሺ።
እሺ እኔ